Hello.
hello
እ በ- ሄሎ እሺ፣ ይሰማል።
በ account ያውን deposit አድርጌ ነበር እና ወደ account ውስጥ አልገባም። complete ግን ብሎኛል deposit ነው።
እሺ፣ ቆይ check ላድርግ። hello
አቤት process ላይ ነው፣ ይገባል አልሽኝ። ትንሽ ጠብቀው።
እሺ፣ የሚጀምርብኝ የሚጀምርብኝ ጨዋታ ስላለ ነው።
እሺ በቃ ትንሽ ጠብቀውና ካልገባልህ ዘጠና ሶስት ስልሳ ላይ ደውለሽ ጠይቃቸው አንተም።
እሺ
እሺ መልካም